ጤና ይስጥልኝ አርዕስቴ እዚህ ነኝ በኮምደርዶ
ከሁለት ሳምንት በፊት ዲፖዚት ሞልቼ አልገባልኝም። እዛም አስመዘገቡኝና እየተመለሰ አይደለም።
እሺ መቼ ነው ያለ?
ሁለት ሳምንት ምናምን ይሆናል።
ሁለት ሳምንት አዎ፣
በዚህ ቁጥር ነው ያስመዘገቡት?
አዎ።
እሺ ስምዎትን ይንገሩኝ ደንበኛችን እ ስምዎትን ይንገሩኝ።
ሸርማኬ ዑመር ይድሪስ
ማን አሉኝ?
ሸርማኬ
እሺ
ዑመር ይድሪስ
እሺ ደንበኛችን መስመር ላይ ጠብቁኝ።
እ መስመር ላይ ጠብቁኝ ላረጋግጥልዎት።
እሺ
መስመር ላይ ያሉ ደንበኛችን አዎ።
እሺ ይቅርታ መስመር ላይ ስላስጠበቅኩት
እም?
ይቅርታ መስመር ላይ ስላስጠበቅኩት ጉዳዩ ስለሚመለከተው አካል ተላልፎሎታል።
እም?
እንደዘገየቦት ይገባኛል። ደግሜ ስሙትን እያስተላለፍኩሎት ነው። በተቻለ ስሞትን ደግሜ እያስተላለፍኩሎት ነው። እንደዘገየቦት ይገባኛል ደንበኛችን።
እም?
በተቻለ መጠን በፍጥነት ለመስራት እንሞክራለን። የሚኖር እ፣ ምላሽ ሲኖር ደውለን እናሳውቆታለን።
ኧረ ይገርማል።
ምን አሉኝ ደንበኛችን?
በቃ በሉ እሺ።
እሺ እናመሰግናለን።